Hello hello MSM ቤት አ- ሰላም ነው።
ሰላም ነው።
ደህና ነኝ። ብር ዊትድሮው እርግቼ እስካሁን አልገባም። reverse ምናምን ይላል እስካሁን ደግሞ አ?
እሺ ስልክ ቤት ቤት ቁጥርህን ንገረኝ።
ዘጠኝ ሰላሳ ሶስት ሰላሳ ሶስት ሰላሳ ሶስት ሰላሳ ሶስት አስራ አምስት አርባ አራት እሺ ስንት ብር ነው?
አምስት መቶ ነው። ደግሞ ድሮ ደግሞ ጠፋና እስካሁን አላገኝ እ?
አሁን ማታ ነበርና ትላንት ማታና
ትናንት ማታ ነው ይዙ ያደረግከው?
አው ድንግም ምናምን ገብሰ ይላል አሁን ደግሞ
እሺ አንዴ ነው።
ችሎ ችሎ ሲስተር
እሺ process ላይ ነው። እሺ ለሳንቲም ታሳውቅልሃለሁ። ለሳንቲም አሳውቅልሃለሁ። ትንሽ ቆይቶ ይገባልሃል። እሺ
ስንት ሰዓት ቆየ ቆየ እስከ ዛሬ ጠዋት የደውልክ ነበር
አዎ፣ እስቲ ለሳንቲሞቹም ደውልላቸው አንተ
እ?
ለሳንቲሞች ደውልላቸውና ንገራቸው። እኛ inform አድርገናል።
የሳንቲም አዎ ደውልላቸው። ስልካቸውን ልንገረን
እሺ ዘጠና ሶስት ስልሳ
ማን ነው እነሱ የቻ ሳንቲም ሳንቲም ሳንቲም አዎ
ብሩ ጠፋ ወይ አልጠፋም
እ ብሩ አለ ሳንቲሞች ጋር ነው ያለው እነሱ ካለ ለምን አልመለስም ድሮ ደግሞ ብዙ ብር ጠፋ እና ተውኩት እስካሁን ደግሞ ይሄ አልመለስም እንዴት ነው
ከኛ side ወጥቷል። እነሱ ጋር ነው ያለው። ደውልና ጠይቃቸው።
እነሱ የቻባን ሳንቲም ሳንቲም
እሺ ንገር ስለሰጠኝ
አይ ዘ- ዘጠና ሶስት ስልሳ ነው
ዘጠና ሶስት ስልሳ ስልሳ አዎ እነሱ የውጭዶ ምናምን deposit ምናምን እየነሱ ነው አዎ
እሺ እሺ